hello አቤት ተቋረጠ።
አ እሺ ከ barman ነት በተጨማሪ የሚጨምሩት የስራ ዘርፍ አለ?
waiter
እሺ የሳ- እ፣ ቦሌ አይደለ ያሉን? ይቅርታ።
አ
መረጃችን የት ነበር ያገኙት?
እም ስለ እኛ መረጃ ስለ ጉዳዩን መረጃ የት ነበረ ያገኙት?
አይ የሆነ ሰው ነው እንትን application አውርዶልኝ okay
አ መልካም። እሺ እዚያ ቢሮአችን መተው ይመዘገባሉ፣ እንደውልሎታለን። እሺ እም
ቢሮአችን መጥተው እንዲመዘገቡ እንደውልሎታለን።
እሺ እሺ መልካም ቀን ሎት
እሺ